ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት? hello አቤት ወይ hello
አቤት አቤት
አይሰማም?
ይሰማል ይሰማል እሺ ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
አዎ information እንትን ለማለት
እሺ የት ሀገር ፈልገው ነበረ? ሄሎ
ሄሎ አይሰማም? ደንበኛችን
ምን አልሽው አይሰማም?
ማለት ሄደ